ሄሎ
ሄሎ ሰላም ጤና ይስጥልን ቤተሰቤት።
አብሮ ይስጥልኝ።
እሺ ምን ነበረ?
discount ላይ ትናንትና ቆርጬ ነበርና አንድ ጊዜ እሺ ተቋርጧል
እሺ እና abandoned ሲሆን የኢስታንቡል ጨዋታ ነው።
አ
እ፣ እንትን 24 ሰዓት መሙላት አለበት። postponed ከሆነበት 24 ሰዓት መሙላት አለበት ጨዋታው እንዲታረምልክ።
postpone ሳይሆን እንትን እኮ ነው የሆነው።
suspend ነው የሆነው። አዎ postponed ም suspend ም ከሆነ 24 ሰዓት መሙላት አለበት።
OK
እንደዛ ከሆነ እና ጥቂቶቹ void ይሆናል።
ይቆጠራሉ።
ጨዋታዋ void ትሆናለች። ይሄ ጨዋታና ሌላው ይታረምላል ባለው
OK አንደኛውን ቀይ ያደረገብኝ ብዬ ነው። አንደኛውን ደግሞ አንድ lost አለ
አንደኛውን ግን lost አድርጎታል።
እኮ ሙሉ ጨዋታ ተጫውተው።
አልተጫወቱም።
እሺ ጠብቀኝ ቆይ አንዴ መስመር ላይ ታዩሽ። ሄሎ ሄሎ
እሺ ticket ID ዋን ትነግረኛለች? check ላድርግልህ።
ID አዎ cashier code ወይ cashier code ኧን ንገረኝ። cashier code የምትላለች አ?
እ፣ cashier code እኔ እንጃ እንትም ይሄ የመደብኩበትን ነው ID የሚለውን
እ፣ ውጤቱን የምታይበት ላይ cashier code የምትላለች አይደል?
አይ- ID የሚል ነው ያለው። ቤ- እ፣ bet history ላይ ነው አይደል የምገባው?
አዎ ከዛ ውጤቱን የምታየው የታረመልክ አለ አይደል? ቀይ ያረገብ ምናምን ላይ አ ቀይ ያደረገው ላይ አለ።
አዎ እሱ መጨረሻ ላይ የሆነች barcode ነገር አለች። ከሱ ስር cashier code የሚል ነገር አለ። መጨረሻ ላይ ቁጥር ብቻ ያላት
ምን አይነት ቁጥር ያለው ብዙ ቁጥር ብቻ አይ፣ ነው እንዳይ- ስምንት እንዳይ- ምናምን የሚይዝ
እንደዛ የለውም። እ፣ ምን የሚል ነው ያለው?
ያለው?
በቃ ID ብቻ የሚል ነው ያለው።
ticket ID ው ነው።
አ ticket ID ው እኮ ነው። በ account ነው የቆረጥኩት።
አዎ በ account እኮ መጨረሻ ላይ cashier code ድምፅ። እሺ ወይ ID ውን ንገረኝ። እሺ ticket ID የሚለው
ሲ ዘጠኝ
ሲ ዘጠኝ
D ሀያ አራት
ሀያ አራት
D D በይ ድጋሚ እሺ D
ሰማንያ ዘጠኝ ሰማንያ ዘጠኝ ሰላሳ ዘጠኝ ሰላሳ ዘጠኝ ሀምሳ ሁለት ሀምሳ ሁለት
ዘጠኝ
ዘጠኝ ኢ ሲክስ
EC ነው አይ እ.
ኢ ስድስት ኢ ስድስት
ኤኢ
ኤኢ
ኤኢ ነው ኤኢ
ኤኢያ አ እሺ
ከዛ ስድስት ሲኤ
ስድስት ሲኤ ሲኤ
አ
እሺ OK እንትን ነው አዎ። ያንተ void አልሆነም። total goal ሶስት ጎል ገብቶ ነበር አይደል?
እ፣ hello?
አ አ አይ ሁለት ጎል አይገ አዎ ገብቷል።
suspend ከመሆኑ በፊት ሶስት ጎል ገብቶ ነበር አይደል?
አዎ አዎ
እና ስለዚህ- suspend ከ- ከሆነበት በፊት ላይ ካለ half time በፊት ነው አይደል ጎሉ የገባው?
አይ second half ላይ ነው ግን ያው እስቲ ቆይ check ላድርገው አንዴ። hello
ወይ መልሰህ ደውልልኝ እሺ። check እናድርገውና
እሺ ፌቨን ብለህ ደውልልኝ።
ምን ፌቨን
እሺ እሺ